ኃይሉ ጤና ይስጥልኝ።
ጤና ይስጥልኝ። ወርቃሙና ሰሚት ቁጥር አራት
ከጤና ይስጥልኝ ከአሪፍ ፔ ነበር የምደውለው ደንበኛችን። እናንተ ጋር POS ማሽን አለን አይደል?
እንትን አለ
እሺ ደንበኛችን POS ማሽናችን አጠገቦት ይኖራል።
አለ charge ስንት percent እንደሆነ አይተው ሊነግሩኝ ይችላሉ? ከይቅርታ ጋር ችግር የለም። ሰማንያ ሰባት ሰማንያ ሰባት percent ነው።
አዎ
እሺ ደንበኛችን አመሰግናለን። መልካም ቀን።
እሺ።